አሳየሃቸው ያንተን ትዕግሥት ይቅር በላቸው በማለት ስለ ሰዎች በደል ሆነ ጥፋተኛ ጌታ የተሰቀል እንደ ወንጀለኛ መስቀል አሸክመው ሲያንገላቱህ ክፉ አልወጣህም ከአንደበትህ። ምንኛ ታጋሽ ነህ የኔ ጌታ እንዲያ ሲያንገላቱ በጎልጎታ አሳየሃቸው ያንተን ትዕግሥት ይቅር በላቸው በማለት አምላኬ እንዴት ቻልከው ያን ሁሉ መከራ ሲዘባበቱብን ሁሉም በየተራ ላብ ሲንጠፈጠፍ በዚያ መልካም ፊት ተገረፍ ተሰቀልክ ብዙ ተንገላታ ምንኛ ታጋሽ ነህ የኔ ጌታ እንዲያ ሲያንገላቱ በጎልጎታ አሳየሃቸው ያንተን ትዕግሥት ይቅር በላቸው በማለት ትዝ እንኳን ሳትለኝ ፍጹም ሳላስብ እንዲህ ስበድል እንደምን ይገርም እባክህ አስበኝ ምንም ብበድል ምሕረት ላክልኝ እንደ ቸርነትህ ምንኛ ታጋሽ ነህ የኔ ጌታ እንዲያ ሲያንገላቱ በጎልጎታ አሳየሃቸው ያንተን ትዕግሥት ይቅር በላቸው በማለት እንደኔ አይደለም እሩሩ ጌታዬ አሳልፋ ትስጠኝ ለባላጋራዬ እለምንሃለው ፊት ተንበርክኬ ይቅር እንድትለኝ ባለፈው ስህተቴ ምንኛ ታጋሽ ነህ የኔ ጌታ እንዲያ ሲያንገላቱ በጎልጎታ አሳየሃቸው ያንተን ትዕግሥት ይቅር በላቸው በማለት ምንኛ ታጋሽ ነህ የኔ ጌታ እንዲያ ሲያንገላቱ በጎልጎታ አሳየሃቸው ያንተን ትዕግሥት